Hello Hello፣
አቤት።
ሰላም ሰይድ።
አ ከቺፕቺፕ ነው የደወልኩት።
እሺ።
ጥቅል ጎመን order አድርገው አልመጣልዎትም ነበረ።
አ እ ቀይ ስር?
ቶ- okay፣ ቀይ ስር አለዎት? በዚህ ቁጥር ነው?
አ
እሺ፣ አንዴ ጠብቁኝ እስኪ። ቀይ ስሩ እ በሰላሳ አንድ ነው order ያደረጉት?
አይ እሱ አይደለም በጣም ቆይቷል እሱኛው። እሺ፣
እ ኢንዲቪዥዋል ነው።
personal ነው አ
ሀያ አምስት ኪሎ
ፒስ አ ኪሎ ኪሎ Okay። እ ስለዚህ መቼ መቀበል ይመችዎታል?
እ አሁን ገና ነገ ሊመጣ ነው። ዛሬ ነበር እኮ ያላችሁት።
አይኑ ዛሬ ነበር ያልነው፣ ግን እ በመኪና ብልሽት ምክንያት አልመጣም ዛሬ አልወጣም እና እም እስቲ ከነገ እስከ ሰኞ ባሉት ቀናቶች አንዱን ቀን ይምረጡና የሚመቸውትን እንዲሁ ነገ።
ቀን እናድርግ። ለነገ ላድርገው።
አ
እም፣ እሺ የት ወይም ነበረ ካልሆነ location?
refund ቢሆንም ደስ ይለኛል።
refund ላስገባው አ እ፣ ሁለቱንም
አይ ቀይ ስሩን።
ቀይ ስሩን።
አ Okay። ስለዚህ ጥቅል ጎመኑ ነገ ይምጣ።
አዎ አዎ ነገ ይምጣ።
የት ጥቅል የት ጎመኑ ይምጣ?
ብቻ።
location ጋር አስኮ
አንዴ ጠብቁኝ። እሺ አስኮ ጥቅል ጎመኑ ነገ ይመጣልዎታል። ለቀይ ስሩን refund እናደርጋለን።
ሌላም እ account አለ። ቀይ ስር የተገዛበት እነሱንም refund አድርጓቸው። ሀያ አምስት ሀያ አምስት ኪሎ እሺ በዚህ ቁጥር ነው።
አይደለም ዜሮ ዘጠኝ እሺ
ሰላሳ ሰባት
እሺ
ዜሮ ዘጠኝ እሺ
ዜሮ አራት አርባ ስምንት
አርባ ስምንት አዎ እሺ እሺ በዚህኛውም ያለውን refund እናድርገው።
አዎ አዎ በእሱ የሚያደርጉት እንዳደርጉት ሌላ ተጨማሪ ሁለትም አሉ ደግሞ
ምን personal ነው?
አ personal ነው
እ፣ በእርስዎ ቁጥር ነው ወይስ በዚህኛውን በነገሩኝ?
አይ ሌላ ቁጥር ነው ቆይ እሱንም ልንገርሽ እሺ ዜሮ ሰባት ሳፋሪኮም ነው እሺ
አሁንም ዜሮ ሰባት እሺ
ሰላሳ ሶስት እሺ ሰባ አምስት እሺ
ስልሳ ዘጠኝ ስልሳ ዘጠኝ አ
እ፣ በዚህም ቀይ ስር ነው።
አ
እሺ በሰላሳ ሰባት ቤቱም ቀይ ስር አ በቃ ሽርጋ ሌላ አንድም እንድናደርጋለን አለ ይንገሩኝ።
ዜሮ ዘጠኝ ዜሮ ሁለት እሺ ሰማንያ ዘጠኝ እሺ ሰማንያ ዘጠኝ እሺ አስራ ሁለት አስራ ሁለት ሁሉም personal ነው።
አ በቃ እሺ refund እናደርጋለን።
እሺ እሺ ቶሎ መልካም ምሽት። እሺ እሺ